ሄሎ
ጤና ስማ ልገባ ሰላም ነሽ? እናት ከአሰላ ነው የምደውልልሽ።
ቤት አይደል?
ከአሰላ ነው የምደውልልሽ።
እሺ ይባላለሁ። ሰላም ነሽ?
እሺ ብታስቢ እንዴት ነው? እግዚአብሔር ይመስገን።
ቲኖ ከሸስራጤ ሞዴል ይገኛል።
ቲኖ ሁለት ሺህ አስራ ዘጠኝ እኮ ፈል እንፈልግልዎት እናገኛለን።
በእኛ መክፈል የምንችለው አቅማችን እስከ ሁለት ነጥብ ከባንክ ጋር የሚያያዝ እስከ ሁለት ነጥብ ስምንት ዘጠኝ እስከ ሶስት መክፈል ብቻ ነው። ከባንክ ሶስት ጋር ሚሊዮን?
የሚያያዝ እ?
ሶስት ሚሊዮን ከፍለውን ቀሪውን በባንክ
ቀሪው ከባንክ ቢያንስ መኪና እስከ አራት ነጥብ ሁለት አራት ነጥብ ሶስት ምናምን ከሆነ አንድ ሚሊዮን ምናምን ከባንክ የሚያያዝ ከሆነ ሙ- ሙሉ ዋጋው አምስት ሚሊዮን የሆነ ሲኖን የሚፈልጉት አም- አ- ቢያንስ ከአራት ነጥብ ሁለት ምናምን የሆነው ከዛ እኛንም ከመክፈል የሚችለው ደግሞ ሶስት ሚሊዮን ከሆነ ከዛ በኋላ አ- ቀሪውን ደግሞ ከባንክ ጋር መያዝ አንድ ነጥብ ሁለት ባንክ ጋር እንዲያያዝ ማለት ነው።
አ- እስከ- እስ- በቃ አራት ነጥብ አምስት ከሆነ አንድ ነጥብ አምስት ባንክ ጋር ሶስት ሚሊዮን ብቻ ነው መክፈል የምንችለው። ለዛ ነው።
እሺ አይ እንትን ብለን እንደውልልዎት
እሺ በቃ እሺ አቶ ሀብቱ እንደውልልዎታለን እንትን ብለን